hello ጤና ይስጥልኝ ቺፕቺፕ hello ቺፕቺፕ አዎ ቺፕቺፕ ሰላም ነው ሰላም
information ለመጠየቅ ነበር አባቴ ይቻላል እ፣ የት አካባቢ ነው የምትገኙት ወይስ delivery ብቻ ነው የምትሰሩ delivery ነው warehouse ኣችን ወደ ገርጂ ነው ግን delivery ነው የምንሰራው እርስዎ አ- ያሉበት ቦታ ሆኖ አዘው እናመጣለን አዘን በዚህ ስልክ ነው የማዘው እ፣ no application አለ ቺፕቺፕ አለ የሚባል እሱን አውርደን አ፣ አውርጄ አዎ እሱን ካወረዱት okay።
በኋላ በቃ እዛው ላይ በ group ም በግልም ገዝተው እሺ location ዋጋው ታ- ትክክል ነው እዛ ላይ እንዳለው ነው አዎ እንትን ነው ዋጋው ትንሽ ከፍም ዝቅም ይላል እንደ እሺ፣ ገበያ ሁኔታ ሁኔታው ነው ነው አዎ፣ አዎ።
እሺ ግን እሺ፣ ርካሽ ነው እሺ አዲስ አበባ ውስጥ እሺ፣ አለ።
ነው አይደል location ኑ አዎ አዲስ አበባ ነኝ አዎ በቃ አባቴ እናደርሳለን እሺ አዎ፣ ያወርዱና ይሞክሩት እሺ እሺ እናመሰግናለን እሺ መልካም ቻው እሺ